ጤና ይስጥልኝ ቻፓ።
አሎ ሚስጥር ቁጥር ምናምን የሚለኝ ነገር ምንድን ነው? ከቻፓ የተላከ መልእክት ነው ምናምን እያለ
ለ betting deposit ማድረግ ፈልገው ነው እ ለም- ለመላክ ቴሌብር ለመላክ ስፈልግ እሱን ያስገባ። ብዙ ጊዜ ሰዎች እየተበሉ ስለሆነ የሚስጥር ቁጥር አዎ።
እንዲያደርጉ አድርገን ነው። ችግር የለውም። እዛ ላይ የተጻፈውን እርስዎ ከሆነ ያደረጉት እውነት ያድርጉት።
ነው
አዎ
okay ማ- አሁን የሚመጣልኝ message ማለት ነው።
አዎ፣ እዛ ላይ ያስገቡትና ያደርግላቸዋል።
እሺ እሺ